ሰላም ጤና ይስጥልኝ። ብቻ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
እንዴት ዋልሽ? ደህና ነሽ? እንዴት ዋልሽ ነው? እንዴት አደርሽ? እኔ የምልሽ በተደጋጋሚ እኔ ደንበኛችሁ ነን ቅሬታ አቅርቤ ነበረ። ድራፍቱ ባለፈው መረረ ተብሎ ተመለሰ አይደል? አንድ በርሜል እዚህ ከደሴ ባህር ነው የምደውለው መስመር ላይ ያለው
እ?
ደንበኛችን ይሰማውታል።
አዎ ቅሬታ አቅርቤ ነበር። በርሜል መሯል ተብሎ እሺ፣ ድራፍቱ ምን ነበር?
ተመለሰ። አልሰማሽኝም? እየነገርኩሽ እኮ ነው። ሄሎ።
ይቆራረጣል ድምጽ ደንበኛ አዎ በዚህ ስልክ ድራፍት ላስመዘግበው?
እ፣ ተመልሶ ነበር በበርሜል እሺ እናንተ ጋር እንትን ሲከፈት መረረ መረረ ሲባል መልሱት ስንደውል ይመለስ ተባለ። ተመለሰ ቆይቷል።
እሺ።
ወር አስራ አምስት ቀን እንደዚህ ይሆነዋል። አሁን ይመለሳል ተብሎ በርሚሉ ተጭኖ ሄደ ቀረ በዛው። ምንድን ነው
እሺ ደንበኛችን ከዚህ በፊት ቅሬታውን ስናስመዝግበው ነበር።
አዎ እንደዚሁ በዚሁ ስልክ ደውዬ እ፣ እናስተላልፋለን ብላችሁ ነበረ። እንደገና የሆነ ሞኖ ሞተር ነው እየዞረ ለሚናገረውም ተናግሬ ነበረ። ምንም ብናገር ብናገር መፍትሄ የለውም። ወይም በርሚሉን ድራፍቱ አልተመለሰልንም ወይ ደግሞ ምንም የተደረገ ነገር የለም። ሲከፍ ሲ- ሲቀዳ መረረ ሲመረር ስንደውል ተውታሉ መተው አንስተው ወሰዱ ድራፍቱን። ከዛ በኋላ አልተመለሰም። ምንድን ነው እሺ ደንበኛችን አንዴ በዚህ ልፈልግለትና እኔ እሺ።
በዚህ አስተላልፍልሃለሁ።
እሺ እሺ እሺ እሺ እዚህ ይጠብቁኝ።
እሺ
ደንበኛችን ደሴ ባርና ሬስቶራንት ነች።
አዎ አዎ
እሺ ከዚህ በፊት ተመዝግቦሉት ነበር ቅሬታ ጊዮርጊስ ቢራ ተወስዶ አዎ እንዳልተመለሰ ድራፍት ድራፍት ነው። አዎ ድራፍት። እሺ አሁንም መዝግቤ አስተላልፋለሁ ቶሎ እንዲ መፍትሄ እንዲሰጧችሁ።
አዎ መፍትሄ ምንድን ነው? ጎርቢትን የሚያክል ድርጅት እንደዚህ እውነቴን ነው።
አይ እውነት ነው። አሁን እ።
መፍትሄ እንዲሰጣችሁ መልሼ አስተላልፋለሁ። እንደቀረቡት ይሄን ያህል ጊዜ እንደወሰደባቸው
እሺ እኔ እና ደንበኛችን ስሞትም አለበል ደሴ ደሴ ነው ደሴ ተሾመ በሱ ነው በስሜ ነው።
እሺ ቅሬታዎትን በስልክ ቁጥር ልመዝግብሎት።
አዎ የኔ ነው ስልኩ።
እሺ እ፣ ላንቺ አካባቢ ነው የሚገኙት ግሎባል አዎ ፊት ለፊት።
አዎ
እሺ መዝግቤ አስተላልፍ ያለው ደንበኛችን። ሌላ ምረዳውስ እሺ።
ነገር አለ?
የለም መሪው ብቻ ነው ምንም እንትን የለም። እሺ እሺ ስለደወሉ እናመሰግናለን። ያለንን ሀሳብና አስተያየት ከሚከተለው ድምጽ በኋላ አስቀምጡ። መልካም ቀን።
እሺ አሜን አሜን።